ጤና ይስጥልኝ የኢትዮጵያ ቴሌ ማዕከል እባክዎት እንርዳው።
ጤና ይስጥልኝ አለቃ፣ ሰላም ናችሁ?
ሰላም እንዴት አሉ?
አለን። ቢሮአችሁ የት አካባቢ ነው አለቃ?
ምን አሉኝ? ይቅርታ ቢሮአችሁ የት አካባቢ ነው?
ምናልባት አካባቢ ነው፣ ነገር ግን in person አናስተናግድም፣ በስልክ ነው የምናስተናግደው። call center ነው እንዴ? አዎ።
ግን ምን ነበር እንትን የፈለጉት?
እኛ ምርት ውስጥ ነበረን የ- እንደ garment ነገር ነው እና እሺ ያችን ጊዜ ብድርና ምን ማግኘት የሚቻል information ሰምቼ ነበር።
ኦ እሺ፣ እንደዛ ከሆነ ይሄ የደወሉት አሁን የጥሪ ማዕከል ነው፣ የበረራ መረጃ መስጫ የጥሪ ማዕከል ነው። እሺ ተሳስተዋል።
Okay okay፣ እሺ እሺ፣ እሺ።
እሺ እሺ፣ መልካም ቀን።